hello
ደሬ process council ግባ እንጂ
እዚህ training ላይ ነኝ ያለው እዛ ሂጃለሁ። እዛ ነኝ ያለው ጽጌ አልተመለስኩም። process council እንትን አለ እንዴ?
አዎ መድረክ ነበር። አሁን towards ምን በተመለከተ ነበር?
አላወቅኩም።
አዎ እዛ ነኝ ያለው ርክክብ ምንም ምንም ስላለ እዛ ነኝ እነሱ የሚያረካክቡ ከሆነ ትደርስ ነበር እኮ በእግር ቅርብ ነው።
አይ ረዥም ጊዜ ነው የሚፈጀው። የተወሰኑ ሰዎች እየተረከቡ እየፈረሙ መ- መቀበላቸውን password መያዛቸውን እየተከታተልን ነው እየፈረሙ የሚሄዱት የ attendance ሳይሆን ከዛ ውጭ ባለ
ፋይናንስ